ጤና ይስጥልን ቤት ቤት
ዮሴፍ ነኝ ከቡታጅራ።
እሺ ዮሴፍ እንዴት ነሽ?
እግዚአብሔር ይመስገን።
ስፖርቱ ላይ ችግር አለ እንዴ?
አ፣ ምን አስቸገረክ?
እ፣ ማለት ወደ cashier መቁረጫ አልገባ አለኝ።
አይ ምንም አላስቸገረም። ምንድን ነው የሚልክ?
እ፣ እንትን ውስጥ ይገባና cashier መቁረጫውን አያመጣልኝም። Already ወደ መቁረጫ ውስጥ እገባለሁ ግን እ፣ login አድርጌ balance ኤን ብቻ ነው የሚያሳየኝ። cashier መቁረጫውን አያመጣም።
እንዴ፣ ከእንዴ ጠብቀኝ መለያየ The Bluetooth device is connected successfully.
ሄሎ ዮሴፍ ወይ እ፣ ኤጀንቱ ላይ ብር አለው አይደል?
አዋረ አለሁ እሺ ከኤጀንቱ ወዴት ለማስተላለፍ ነው የፈ- የፈለግከው?
ማስተላለፍ አይደለም። ከአረ ትኬት እየቆረጠ ነበር። አሁን እሺ ተቋረጠ፣ ግን መሀል ላይ ተቋረጠ። አልገባም ወደ ትኬት መቁረጫ ሁላ አልገባም አለኝ ማለት ነው።
ወደ ትኬት መቁረጫውን አልገባ ያለ እ፣
እስቲ ምን እንደሚል ፎቶ ትልክልናለህ ዮሴፍ እሺ ቴሌግራም ላይ?
ላ- ልላክልሽ?
አዎ አዎ እሺ እሺ ይኸውልሽ።